ነጥለኝ የተበራ መረጃ ማዕከል እባክዎት ምልክት ጤና ይስጥልኝ። አሁን ደውዬ ነበረ።
እሺ
ከ South ሱዳን አዲስ አበባ እም፣ ላይ check አስደርጌ ነበር። check ታደርግልኛለህ?
አንድ ደቂቃ
እሺ። መነሻው ነው South ሱዳን። እሺ
እሺ መነሻው ከሱዳን ከሆነ አይቻልም እሺ በዶላር ነው
ምን አልከኝ?
መ- መነሻው መነሻው ከሱዳን ከሆነ ክፍያው በዶላር ነው
አሀ በዶላር ነው መነሻው። በኢትዮጵያ ብር ነው።
ኢትዮጵያ ብር አትችልም። አይሰራም ET ም አይሰራም እኛም አይሰራም ET ም አይቀበላችሁም እኛ ብቻ ነን።
አንድ አጠቃላይ። እሺ እሺ አዎ። እሺ ያው ሌ- ሌላ ምረዳት ነገር አለ ምረዳት ነገር አለ አይ በቃ ይሄን ነበር የፈለኩት። thank you አመሰግናለሁ።
እሺ ደውሉን አመሰግናለን መልካም ቀን አሜን።
Gracias.